ጤና ይስጥልኝ ሚዲያ ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
እሺ ሰላም ነው።
እግዚአብሔር ይመስገን። እባክዎ hello
እየተሰማዎት አይደለም? ደንበኛችን
አይሰማም?
ይሰማኛል ለእኔ
አዎ ሰምቻለሁ። እ፣ ትናንት ቁጣ አርቆ ነው ሰርቶ መጥቶ እምቢ ብሏል እያፈሰሰ ነው ብዬ እ፣ አስመዝግቤ ነበር።
እሺ ደንበኛችን ያስመዘገቡበትን ስም ይነግሩኛል?
እ፣ ስልክ ነው ያ ዜሮ ዘጠኝ አስራ አንድ ሀያ አንድ አርባ አስራ ስድስት ዜሮ ዘጠኝ አስራ አንድ ሀያ ሀያ አንድ ሀያ አንድ ሀያ አንድ አርባ አስራ ስድስት ሰበናፕ ሆቴል ባርና ሬስቶራንት
ሰበናፕ ባርና ሬስቶራንት ዘላለም ተመስገን ናት።
አዎ
አዎ ተመዝግቦሎታል ደንበኛችን።
ግን ደግመሽ አሁንም እንድነ ትላንትና ሳንሰራ እንደ- አደረ አዎ አሁንም ደግሞ ያው በቃ ስራው ደ- ጾም ነው ደክሟል
እሺ ደንበኛችን አሁን ኑ መልሶ እንደደወሉና ጥገና የጥገና ባለሙያዎች እንዳልመጡ መልሼ ይመለሳሉ። እሺ ሌላ ምረዶት ነገር አለ?
የለም ይሄ ነው እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ባቀርብ